હેલો હેલો હેલો હા ቤት አቤት አሊባባ መኪና መሸጫ አዎ ይሄ ዶልፊኗን ሲልቨር ከለሯን
እ፣ ዶልፊን ሲልቨር ከለር አባይ ትንሽ የቆየ ፖስት ነው። በነጭ አለ ከፈለክ በነጭ አለ እ፣ ስንት ሞዴል ነው ሁለት ሰባት
እ፣ ሀፍ ሞ- እንትን ሀፍ እ፣ እንትን ነው ቫን ቫን- አይ ቫን አይደለም የህዝብ ነው። በቫን ግን ከፈለክ ዲፎርዲ አለ በቫን በቫን በቫን ዲፎ- ዲፎርዲ ይሆናል።
እ፣ እንትን ዶልፊኗ እንትኗ ብትሆን ይሻላል ሻርኩ ቢሆን በሻርፓን የለንም። ሲኖራን ፖስት እናደርጋለን።
እ፣ በእንትን ውስጥ አሁን በየትኛው ነው ያለው
የህዝብ ነው ያለን ቫን ያልሆነ ማለት ነው።
አይ በቫን በቫን ፈልጌ ነው በቫን እ፣ ቫን ያለኝ ዲፎርዲ ነው ሁለት ሺህ ሁለት ሞዴል።
አይ ከሁለት ሺህ ስምንት ምናምን ቢሆን ይሻላል ብዬ ነው okay በቃ ሲኖር post እናደርጋለን።
አዎ ሁለት ሺህ ሁለት ስንት ነው ሀያ ስድስት
ሀያ ስድስት አዎ ያኛው ቢሆን ይሻላል እስቲ okay እሺ ይሄማ እንትን ያለ ትነግሪኛለሽ እ፣ አዲስ ሲመጣ እንትን በይልኝ ችግር የለውም።
እሺ፣ እሺ።
እሺ ሰላም ወይ